ይስጥልን ዋሽንግተን የህክምና ማዕከል ሰላም ነው።
ሰላም እ፣ እንትን ቀጠሮን ለማስያዝ ፈልጌ ነበር። ስልክ የሆነ ስልክ ባለፈው ይዤ ነበር አያነሳ አይነሳም እና
የ- ለመቼ ነው ቀጠሮ መውሰድ የፈለጉት ለሀ- ለሐሙስ ለሐሙስ እሺ እ፣
ዶክተር ማጋ ነው የፈለጉት ቀጠሮ እ፣ ዶክተር ይሄ የነርቭ ህክምና ክፍል ማን ነበር? ስም ጠፋኝ።
ዶክተር አብነት ዶክተር አብነት አዎ።
እሺ ስልክ ንገረኝ ካርድ የተመዘገበበት Hello ሄሎ ካርድ የተመዘገበበትን ቁጥር ንገረኝ ስልክ ቁጥር አዎ ዜሮ ዘጠኝ አስራ ስምንት አስራ ስምንት ሀምሳ ሶስት አስራ ሶስት
ሀምሳ ሶስት ነው ያልኩሽ።
ሀምሳ ሶስት አዎ ሰባ አምስት ሰባ አምስት ዘጠና ስምንት
ቀናው ነው ቀናው ዘሪሁን አዎ።
እሺ ሰባት ሰዓት ነው የሚገባው ሐሙስ ሰባት ሰዓት ላይ ነው።
እ ሰባት ሰዓት ነው ዶክተሩ የሚገባው እ፣ ሰባት ሰዓት ላይ ነው
በቃ እሺ፣ እሺ ሐሙስ ሐሙስ አዎ እሺ፣ እሺ አመሰግናለሁ።